ጤና ይስጥልኝ። እሺ
Hello ጤና ይስጥልኝ። አንድ ጥያቄ ለመጠየቅ ፈልጌ ነበር። Hello ይሰማል?
አዎ ይሰማል። እሺ
እሺ የሆነ auction አይቼ ነበረ አምባሳደር ሆቴል የሚሸጡ ፍራሾች እና አንዳንድ ፈርኒቸሮች። Hello አይሰማም?
ይሰማኛል፣ ይሰማኛል። እየሰማሁሽ ነው።
Okay የሰማሽ እንደሆነ አያስታውቅም። እሺ anyways ጨረታው ለመጫረት ሁሉንም በአንድ ላይ ነው የምትጫረችው? ፍራሾቹን በሙላ singly price መመደብ ትችላለሽ? እንዴት ነው የሚሆነው?
እሺ እንግዲህ price ነው እየተመደ- የተመደበው አዎ እ አሁን ላይ ግን እ ለጊዜው ፍራሾቹና ትራሶቹ ምናምን የሉም። ሌሎች እቃዎችን መጫረት ትችያለሽ።
ኦ፣ አ- አረፈድኩ ማለት ነው። እሺ እ በቃ thank you። እሱን ለመጠየቅ ነበር።
አመሰግናለሁ።
ዋው